ሄሎ ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳው?
ካሸር ኮሎ ነገረሽኝ።
እሺ እንገሩ
አስር አስራ አራት አስር አስራ አራት
ዜሮ ዜሮ
እሺ
ሀምሳ ዘጠኝ
እሺ በእውነቱ ለመቶ ብር ገብቶሎታል።
ሁለት መቶ ብር አዎ
ማን ጥሎኝ ነው እንጂ
ፓሌርሞ ከካታንዛሮ የሚለው
ኦኬ ጣላን ሸራቢ
ያው
እሺ ደግሞ የኛው ልንገርሽ እሺ
አስር አስራ ሶስት እሺ
ሰማንያ ሰላሳ አራት
እሺ እሱ ቦነስ መቶ አርባ ተመሳሳይ ፓሌርሞ ነው የጣሉት።
አዎ አንድ አይነት ነው።
አዎ ቦነስ መቶ አርባ ብር አለው ይሄኛው።
እሺ እሺ ሌላ አለ?
የለኝም።
እሺ ስለደወሉልን እናመሰግናለን። መልካም ቀን።
እሺ፣ thank you።
እሺ